ነኝ ራንክ ሰላም ጤና ይስጥልኝ።
ራንክ የቆዳ ክሊኒክ
እንትን ጠባሳ የፊት ላይ ጠባሳ ታጠፋላችሁ?
የምን ያህል ጊዜ?
የቆየ ነው።
አይ ለማንኛውም ወሎ ሰፈር ነው የሚሰራው።
okay በል ማለት ምን አይነት አገልግሎት ነው ያለው?
ወሎ ሰፈር ስለሆነ የሚሰራው እሱ ደውይላቸው፣ ስልካቸውን ልስጥሽና ወሎ ሰፈር ያለው branch ኣችን ነው የሚሰራው። ድንገርሽ okay እሺ። ቆይ አይ ቁጥር ሊያልፍ እሺ
እሺ
እሺ
ዜሮ ዘጠኝ አስራ ሁለት
አስራ ሁለት
አስራ አራት
እሺ አስራ አራት ዜሮ አራት አስራ ሁለት
አስራ ሁለት አዎ ሌላም እንደ አማራጭ ልንገርሽ